Hello
ጤና ይስጥልኝ።
አብሮ ይስጥልኝ።
የሺ ያረግ ስልክ አይደለም?
ነው ነው ይሻረኝ።
እሺ ከአሪፍ ቤት ነበር የምደውልልህ። ወሎዛ እባላለሁ።
እሺ እሺ እሺ እ፣ ትናንትና ወደ ሁሉ ስፖርት ብር deposit አድርገው ነበረ።
withdraw አድርጌ ነበረ መቶ ስድስት ብር ማለት ነው።
ምን አሉኝ?
አዎ፣ withdraw withdraw መቶ አድርገው ነበረ። ይቅርታ፣ አዎ ይቅርታ፣ ደመኛችሁ withdraw አድርገው ነበረ።
አዎ፣ በእኛ በኩል እንደተስተካከለ ልነግሮ ልንነግረው ነው የደወልነው።
ተመልሶ ወደ ሁሉ ስፖርት ገብቶልኛል አሁን።
አይደለም withdraw አይደለ ያደረጉት አዎ ወደ ቴሌብሮ ነው የገባው።
እሺ እሺ፣ አመሰግናለሁ።